ሄሎ
ሄሎ አቤት
እንዴት አረፈድሽ? ሰላም አረፈድሽ? እኔ እናት እግዚአብሔር ይመስገን።
እግዚአብሔር ይመስገን። እ, ዶክተር መሳይ እባላለው ከማህበረ ቁስቋም ነበር የምደውልሎት እና ስልኮትን አስቀምጠውልን ነበረ በመጽሐፍ ጉዳይ እየተገናኘ።
እሺ
እሺ እ, እንዴት ነው የመጽሐፍ ድጋፉን የሚያደርጉን እና ደግሞ እንዴት ነው ማሟላት ያለብን formality ዎች ካሉ በሱ ጉዳዮች ላይ ለማ አዎ የት ነበረ ስልክ የተውኩት? ያኔ እንትኑ ጋር የነበረ ነው።
የት ነበረ?
የት ነው? እዚህ መታችሁ ነበር?
አይ አልመጣንም።
እ መረጃ አስቀምጠውልን አዎ እዚህ አንዴ የወንጌላዊት ስብሰባ የነበረ ጊዜ ጉባኤ ነበረ ጉባኤ ግን አ የነበረ ጊዜ አዎ አ አዎ አዎ አ አዎ እንግዲህ እስቲ እ፣ እንትን ነው የአክሲዮን ነው የተስፋ ገብረስላሴ ዘብሔረ ቡልጋ አክሲዮን ነው አ
እ፣ እና እ፣ እንትን እ፣ እና ምንድን ነው እ፣ መመት- ማን ነው እነሱን ተማክረን ነው አክሲዮን ስለሆነ ምንም እናንተ- ችግር የለውም።
አዎ እንማከር ላነጋግራቸውና እንደውላ መልካም ምንም ችግር የለውም። እኔ እናት እሺ እሺ እሺ፣ ይሄ ቁጥር ምንም ይሄ ችግር ነው ማን ልበል ይሄ የተቋሙ ነው። እ፣ የኔን text አደርግሎታለሁ ወይ እሺ ከዚህም በል መደወል ይችላሉ።
አዎ እሺ እሺ በሚሆነው እሺ፣ አድርግና ከዚህ መልካም እንጀምራለን እሺ እግዚአብሔር ያክብርልኝ። ሰላም ቆዩ።
አሜን አብሮ ይስጥልን አንተም ሰላም ዋል እሺ